마치리 ማዘምሮ ለኔ ገና ድማ ያለው ካንቺ ሌላ የብራና ስዕል አይነ ጎላዬ መልከ ማክዳ ሳባ መሳዬ የሸማሽ ጥለት ቀድሞ ሰንደቄ ያስታውሰኛል ላንቺ መውደቄ ልብ ያምሮህ ሌላን ዝቃት በሊቅል አገር ያህላ ከፍ ያለ ፍቅር ማዘን ይዞ ገብቶ ገዳም ያገናኘው ፍቅርን ካዳም ማጾም ይዞ ቆጥሮ ጠጠ ባሳከለው ፍቅርን አገር ባሳከለው ፍቅርን አገር ባሳከለው ፍቅርን አገር ማዘን ዲደር ማዘን ዲደር ማዘን ዲደር ማዘን ዲደር ሰው አሳዝኖ ሰው ላይ ሆን ነገር ምን አስጀመረ የማይሆን ነገር ልብ ያንቺን ትቶ ከማዘን ዲደር ልማን እንሾ በቶ መስቀል ከራሴ ጋር ብጣላሽ ትቤ ዘንዲደር ዘንዲደር ዘንዲደር ዘንዲደር ኦ ቸፕ ቸፕ ቸፕ ቸፕ ከእኛ ጋር ናችሁ ወይ? አዲስ አበባ ቸፕ ቸፕ ቸፕ አለ ኧረ ዘመድዬ ኧረ ዘመድዋ ኧረ ዘመድዬ ኧረ ዘመድዋ ቃሉ ቃሉ እንደ ዋና ለቀረ ቁም ነገሬ ሁሉ ደስ የምሳ በልቶ ጎሩብ የቀነኛ መኪናው ዘለቀ ሞልቶ መንገደኛ ሞልቶ መንገደኛ ሞልቶ መንገደኛ ሞልቶ መንገደኛ ማን ወደ ማን ይሆን የሚገሰግሰው ማን ወደ ማን ሊሆን የሚገሰግሰው የሚገሰግሰው መቼም ያገናኛል መንገድ ሰውና ሰው መቼም ያገናኛል መንገድ ሰውና ሰው አፉን ከቅድሙን በጣም ደስ አለኝ አፉን ከበፊቱ በጣም ደስ አለኝ በጣም ደስ አለኝ የሀገሬ ልጆች የኢትዮጵያ ልጆች የአዲስ አበባ ልጆች መጥቶ መሰለኝ የአዲስ አበባ ልጆች መጥቶ መሰለኝ ከሁሉ ከሁሉ የኢትዮጵያ ልጆች መጡ መሰለኝ የኢትዮጵያ ልጆች መጡ መሰለኝ እናመሰግናለን። እግዚአብሔር ይስጥልን።